ጤና ይስጥልኝ ከሚሰዎችን ዘንድ እንዴት ምግባ ኮምንዶ ሄሎ ሄሎ ሄሎ
Hello, hello.
ሄሎ
Hello. Are you hello?
ሄሎ ጤና ይስጥልኝ ሄልፖር ሼር ሰርቪስ ሳምብራይት ነኝ እባክዎ ምን ልርዳው
መኪናዬ ተብላሽታ ነበረ መንገድ ላይ እየሄድኩ እያለ አ
እርዳታችሁን ፈልጌ ነው የደወልኩት።
እሺ ምን እንደሆነች ሊነግሩኝ ይችላሉ መኪናው
መኪናዬ እ፣ ብራንዷን ነው
አይ የመኪናውን ችግር
እ፣
hello ሄሎ ሄሎ